ሄሎ፣
ሄሎ ሰላም ጤና ይስጥልን። ኮሎኒ
አውረችልን ኮይኑን አጨዋወት እንዴት እንደሆነ ለማወቅ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት ተመሰላል ነው ደውሉ። መጀመሪያ
እ አንድ ቁጥር ሶስት ቁጥር ላይ ለመጫወት
እሺ ከዛ ላይ ሲቀር ትኬት አዎ፣ ሶስት ትኬቷ ቁጥር በቃ ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በኮይን ነው የሚጠቀሙ። ኮይን ገብቶሎት ነው።
አ
ጥያቄና መልስ መጠቀሚያ ነው። ጥያቄና መልሱን በተከታታይ አስር ሲመልሱ ደግሞ ትኬት ይሸልሙታል። በትኬት ደግሞ የሚያሸልም ጨዋታ ድሎትን ይሞክራል። በድረገጽም ገብቶ መጠቀም ይችላል።
እሺ ይህች መልካም እድል።
እሺ ይሁን።